ማድረግ እንደፈለገች አርጊያታለሁ እየዞረ ነግራቸዋለሁ ከነገርኳቸው ቀን አደርጋለሁ። ኧረ ምን አስፈልግ ያለ hello ጤና ሄሎ።
ይስጥልኝ ስራዎች አቤት hello እ፣ hello፣ ከቴሌ ነበር የምደውልልህ ቴሌ ብር ተመዝግበ ነበር agent ኦኬ እና እየሰራበት አይደለም ከሰራ እንድናስጀምርልህ active እንድናደርግልህ ነበር የደወልኩልህ
okay አሁን እየሰራሁ አይደለም ነው ኦኬ በግሌ አ
አዎ በቃ መስራት ስትችል በዚህ ደውልልን እሺ
እሺ እሺ አባ መልካም ምሽት